ጤና ይስጥልኝ ራንክ hello ጤና ይስጥልኝ ሰላም ነኝ ቆዳ ክሊኒክ
እ መረጃ ለመጠየቅ ነበር።
እሺ
አድራሻችሁ መረጃ ለመጠየቅ ነበረ።
ለቡና ወሎ ሰፈር የቱን ነው የፈለጉት okay ወሎ ሰፈር መ እህ ወሎ ሰፈር የቄራ ታክሲ መሄጃ ጋር ሲምጣ ሶስተኛ
ሶስተኛ ፎቅ ላይ አዎ ስልካቸውን ልስጥ የወሎ ሰፈር አዎ ሰጪኛለሽ አ- ካላስቸገርኩሽ።
ዜሮ ዘጠኝ አርባ ሶስት
okay አንዴ ሊያዝ ነው እስክሪፕቶ ሊያዝ እና ዜሮ ዘጠኝ አርባ ሶስት
አርባ ሶስት ሀምሳ ሀምሳ ሀምሳ ሶስት ሀምሳ ሀምሳ ሀምሳ አዎ
okay እሺ ቀ- እና ቀጠሮ ማስያዝ ይቻላል አይደል?
አዎ ትችላለህ ይቻላል እኔ እንትን ነበረ ማለት tattoo እንትን ለማለት ፈልጌ
አዎ ለማስጠፋት ማስጠፋት ፈለግኩና
አዎ ደውልላቸውና ሰኞ፣ ሮብ፣ ዓርብ፣ ቅዳሜ ከሰዓት ሐሙስ ጠዋት ይገባል ዶክተሩ። ሰኞ፣ okay።
ሮብ፣ ዓርብ፣ ቅዳሜ፣ ሐሙስ ጠዋት ይገባል። ደውልላቸው።
በቃ ደውልላቸዋለሁ። ሰተሽኝ? እሺ አመሰግናለሁ።